ሀሎ ሰላም ጤና ገና ይስጥልኝ።
አደራችሁ። ጤና ይስጥ።
እግዚአብሔር ይመስገን።
እስኪ ማሽን መድረሱን ለማረጋገጥ ነበረ አመታዊ።
እሺ አመታዊ ነው ያስገባው።
አ አሚዮ ኢንጂነሪንግ የማሽን ቁጥር ትነግረኛለህ?
ማሽን ቁጥር እም፣ Okay፣ መልሼ ልደውል የያዘውና እሺ
የአሚዮ Engineering ነው። ሰሞኑን ትላንት መተው ነበረ ገቢዎች፣
ትላንት አዎ መጥተው ነበረ።
ስለዚህ ተፈርመዋል ማለት ነው። I think so። በቃ check ላድርግሽ።
የማሽን ቁጥር እሺ ንገረኝ እና check አድርገኝ።